hello hello አቤት ጤና ይስጥልኝ።
አብሮ ይስጥልኝ ከዊፕላስ ሶሉሽን ነበር የምደውልልዎት።
እ ጋናው ጋናው ኖታ አ ከዊፕላስ ሶሉሽን ነው የምደውልልዎት እና እ company ያችን አሁን አንድ app develop አድርጓልና እ app ውስጥ ካታዊ ሰርቪሶች አሉት። ከነዛ ሰርቪሶች መካከል አንዱ እና ሰብ ሰርቪስ ነው እና እ ምንም አይነት ክፍያ የለውም። ኦንላይን ግብይት ማለት ነው። እና እሺ አሁን register እያደረግን ነበር እና ፈቃደኛ register እንዲያደርጉ ነው።
እሺ ችግር የለውም። አይ መልሼ እደውልልሻለሁ። አንዴ customer ላስተናግድ ነው።
እሺ እሺ